hello
hello ጤና ይስጥልኝ።
አብሮ ይስጥልን።
ከችፕችፕ ነበር የምንደውልሎት።
እሺ።
ስለ service አችን ያሉትን አስተያየት ለመቀበል ነበር የደወልነው።
አረ በጣም ደስተኞች ነን። በዚህ ተመችቶታል?
እጅግ በጣም እሺ፣ ቢስተካከል ብለው የሚነግሩን ነገር አለ?
group ብቻ አንዳንዴ ሲበዛ አዎ፣ አሁን በተለይ ከአምስት በላይ እንደዛ ሲሆን
okay። እስከ ስንት ባለው ቢሆን ነው የሚሉን እርሶ?
እስከ አምስት አሁን በፊት መጀመሪያ አካባቢ ሶስት ነበረ በብዛት አዎ፣ maximum አምስት ነበር አይደለ?
አዎ።
አሁን ከዛ በላይ ሆነ በብዛት አሁን ስድስት ሰው ሆኗል።
አይደለ?
አዎ፣ ያው ስድስት ሰው average ብቻ አሪፍ ነው።
ሆኗል።
እሱም እስከ ሶስት ከአምስት ያህል ይበልጥ ደግሞ አሪፍ ነው በጣም okay። ስለዚህ እስከ ሶስት ባለው ነው የሚሉን።
በጣም ቢሆን ደስ ይለኛል። ለእኔ በግሌ ግን አሁን ባለውም ደስተኛ ነው።
እሺ፣ እስካሁን order አድርገው ጥሩ product ነው የደረሱት። quality ው አዎ ብዙ ጊዜ ቆንጆ በጣም- ነው።
በጣም አንድ ቀን ብቻ ሽንኩርት በጣም ደቃቅ ነበረ okay።
እንጂ በጣም ቆንጆ ነው።
ስለዚህ ሁሉም ነገር ተመችቶታል።
በጣም በጣም እሺ፣ እሺ። ስለተጠቀሙ እናመሰግናለን።
በጣም እኛም እናመሰግናለን። በርቱ ብቻ እሺ፣ በዚህ ቀጥል።
እሺ። እናመሰግናለን በጣም እሺ እሺ። መልካም ቀን። እሺ፣ አይ፣ እሺ እሺ።